Воронеж. ሄሎ ሄሎ ጤና ይስጥልኝ።
አብሮችልኝ።
ከችፕችፕ ነበር የምንደውልሎት okay ስለ service ኣችን ያሉትን አስተያየት ለመቀበል ነበር የደወልነው።
አይ በጣም አሪፍ ነው።
ተመችቶታል?
አዎ እሺ ቢስተካከል ብለው የሚነግሩን ነገር አለ ወይም ይህን ነገር ብትጨምሩም ከእናንተ order ማድረግ እንችላለን ብለው የሚነግሩን አለ?
አይ አሪፍ ነው።
ምንም የለም። ተመችቶታል?
አዎ እሺ እሺ፣ እናመሰግናለን። ችፕችፕ ለተጠሙ መልካም ምሽት።
ለሁላችንም ነው።
እሺ እሺ።